ሐሳቤ ነው ኢየሱስ ረዳት ያጣው ፍጹም ረፍታቶ የሚባዝነው በወኔት ይገኛል በእርሱ አፍቃሪ ለምስኪን የሚያዘን ኖሮ መሃሪ ከወዴት ይገኛል እንደርሱ አፍቃሪ ለምስኪን የሚያዘን ኖሮ መሃሪ ለምስኪኖች ይራራል ይራራል ይራራል ለምስኪኖች ይራራል ይራራል ይራራል እንደ ኢየሱስ የት ይገኛል እንደ ኢየሱስ የት ይገኛል ምህረቱ በስቶልኛል ቸርነቱ በስቶልኛል እንደ ኢየሱስ የት ይገኛል እንደ ኢየሱስ የት ይገኛል ምህረቱ በስቶልኛል ቸርነቱ በስቶልኛል የነፍሴን መጨነቅ ርሃቧን አይቶ ልመና ጭንቀቴን ጸሎቴንም ሰምቶ ደረሰልኝ ኢየሱስ ማቴን ሊያረካ ሐዘኔ ለወጠው በደስታ ተተካ ደረሰልኝ ኢየሱስ ማቴን ሊያረካ ሐዘኔ ለወጠው በደስታ ተተካ ለምስኪኖች ይራራል ይራራል ይራራል ለምስኪኖች ይራራል ይራራል ይራራል እንደ ኢየሱስ የት ይገኛል እንደ ኢየሱስ የት ይገኛል ምህረቱ በስቶልኛል ቸርነቱ በስቶልኛል እንደ ኢየሱስ የት ይገኛል እንደ ኢየሱስ የት ይገኛል ምህረቱ በስቶልኛል ቸርነቱ በስቶልኛል በሰው የተረሳ ያበቃለትን ዋጋ የለውም ተብሎ የተጣለውን ኢየሱስ እንደ ሰው አይደል በምስኪን ይራራል እኔንም የው ሰው አርቆኝ ክብሩ አቁሞኛል ኢየሱስ እንደ ሰው አይደል በምስኪን ይራራል እኔንም የው ሰው አርቆኝ ክብሩ አቁሞኛል ለምስኪኖች ይራራል ይራራል ይራራል ለምስኪኖች ይራራል ይራራል ይራራል እንደ ኢየሱስ የት ይገኛል እንደ ኢየሱስ የት ይገኛል ምህረቱ በስቶልኛል ቸርነቱ በስቶልኛል እንደ ኢየሱስ የት ይገኛል እንደ ኢየሱስ የት ይገኛል ምህረቱ በስቶልኛል ቸርነቱ በስቶልኛል አስታዋሽ አባት ነው ማንን ረስቶ ያውቃል እንደ ሰው አይደለም ሁሉን እኩል ያያል ደካማን አይንቅም ነው ይሸከማል ኧረ እንደ ኢየሱስ ቶየት ይገኛል ደካማን አይንቅም ነው ይሸከማል ኧረ እንደ ኢየሱስ ቶየት ይገኛል ለምስኪኖች ይራራል ይራራል ይራራል ለምስኪኖች ይራራል ይራራል ይራራል እንደ ኢየሱስ የት ይገኛል እንደ ኢየሱስ የት ይገኛል ምህረቱ በስቶልኛል ቸርነቱ በስቶልኛል እንደ ኢየሱስ የት ይገኛል እንደ ኢየሱስ የት ይገኛል